Hello hello
ጤና ይስጥልኝ።
ስትልኝ የሆነ ማሽን ተበላሽቶብኝ ነበረ ይህን ልጠይቅሽ ብዬ ነበር እሺ ደንበኛ BG ID ዎት ይነግሩኛል? እባክዎትን
እ ሙሉ ሙሉ ሙሉ ከሽ የሚል ሰበታ
ቁጥር አልደረሰም።
እንትኑ በርሜሉ ውሃ ሲያደርግበት ውሃ ያፈሳለ ምን አሉኝ ደንበኛዬ?
ውሃ ያፈሳለ በርሜሉ ማለት ነው ውሃ ያፈሳለ እሺ የ BG ማሽኑ።
አይ ቁጥሮትን ይንገሩኝ እንድመዘግብልዎት።
የምን ቁጥር በ text የደረሱት ቁጥር አለ አይደለም?
OK የተዘገበበት የተመዘገቡበት ነው።
ቆይ እሺ ላውጣና ልደውልልሽ መልሼ